እንጂ እንግዲህ ኢትዮጵያ የትንኝ እባክዎ ምንድን ነው?
እንዴት ነሽ?
እግዚአብሔር ይመስገን።
እንትን ነበርኩ ቤተኛ እና ብዙ ቁጥር ነበረ። ከሆነ ጊዜ በኋላ ተቀንሶ ተቀንሶ አሁን ደግሞ ልክ ስናወርድ ቁጥር ይቀነሳል ከእንትኑ ላይ ማለት ነው ከቤተኛ ላይ
ቁጥሮች ነጥቦት ያገኙት ነጥብ እየተቀነሰ ነው ከቤተኛ የተቃ ልክ ባወረድሽ ቁጥር እየቀነሰ ነው የሚመጣው።
እሺ ደንበኛችን ምን ያህል ጊዜ ሆነዋል እንደዚህ መሆን ከጀመረ?
ስድስት ሰባት ወር ነው ብለሽ ነው?
አዎ፣ ማል- እ፣ ነጥቦቹ ከአንድ አመት በላይ ሆናቸዋል። ምናል- ምናልባት ያ፣ አንድ experience እንደዛ እንደዛ ተብሎ ማለት ነው ለ promoter አውርቼው ነበር እና እስኪ አዲስ አሰራር ነው ምናምን ካለ እነግርሃለሁ ብሎ የነበረ ግን አ- አልነገረኝም።
እሺ ደንበኛችን BG ID ዎትን ይነግሩኛል በኩል አይዲ አይዲ የ BG ID ያልደረሱት Okay፣ በስልክ። እም።
እ፣ አስራ አራት እሺ
አስር
እሺ ሰማንያ አምስት ስምንት
ሰማንያ አምስት ሰማንያ አይ ሰማንያ አምስት ስምንት ስምንት ብቻ ስምንት እሺ
እሺ
እባክዎ መስመር ላይ ይጠብቁኝ አንድ ጊዜ ኦኬ